ሰማኒ ባባ
ሄሎ፣
ጤና ይስጥልን።
እንዴት አረፈዳችሁ?
እግዚአብሔር ይመስገን አባ።
አድራሻችሁ ምን ጋር ነበረ?
እኛ መስቀል ፍላወር እና ፓስተር እንገኛለን። ምን አይነት መኪና ፈልገው ነው?
እኔ ወይ ቢዜ ዲኮሬት ወይ ጊዜ ደግሞ ዲኮሬት?
የቻርጅ መኪና ወይ ሆንዳ ነገር የቻርጅ መኪና ፈልጌ ነው።
እስቲ አሁን ላይ የለንም፣ ግን ቁጥር ልስጦት እስቲ።
እሺ፣ መስቀል ፍላወር አካባቢ ነበርኩ። ምን ጋር ናችሁ? check ላድርግና ሌላ የሚሻል ነገር ካለ ቁጥር ልስጦት እና ይሄዱ ዜሮ ዘጠኝ አስራ አንድ
ዜሮ ዘጠኝ አስራ አንድ ሀያ ስድስት ሀያ ስድስት ዜሮ ዘጠኝ ዘጠና
ሀያ ስድስት ዜሮ ዘጠኝ ዘጠና አ።
ሀያ ስድስት ዜሮ ዘጠኝ ዘጠና እሺ